ጫና ሁሌክስ ሞይትራይድ አደረጋሽ የመበስ የማወይ አዳ ሀቂ ማርያምን ከደስታ ዓለም ሆቴል ከፍ ብሎ ወዴት ከደስታ ዓለም ሆቴል ከፍ ብሎ አዳ ሀቂ ማርያም አዳ ሀቂ
አ ማርያም
አዳ ሀውሲ ነው ወይስ አዳ ሀቂ አዳ ሀቂ ማርያም እዚህ ደስታ ሆቴል ጋር ደስታ ሆቴል ካ ኦኬ አዳ ሀውሲ ማርያም ቤተክርስቲያን ጋር ማለት ነው አ አ እሺ ከዛ ወዴት ነው ኤርፖርት ከዛ ወደ ኤርፖርት እሺ እልክላለሁ መልካም እሺ ቴንክ ዩ